Hello Hello ጤና ይስጥልኝ አብሮ ይስጥልኝ።
ከቺፕቺፕ ነበር የምንደውልሎት እሺ በዘላለም create የተደረገ ዛሬ የምትረከቡት ድንች ነበሩት አ አዎ ድንች አለ እና- ሽንኩርት
አዎ ድንችም ግን አለ ይመስለኛል
ነው እንዴ? Okay እሺ እና እ፣ ዘላለም ስልክ አይሰራም እንዴት ይሻላል እርስዎ መረከብ አይ ይችላሉ
አዎ እንትን ብዬ ተረክበናል።
ተረክበዋል አ ኮዱን ተሰውቷል ተቀብዬው አ
አ ጓደኛዬ ሽንኩርት ነው አይደል ተቀብሏቸዋል።
ይቅርታ በጣም አ ሽንኩርት ነው ጓደኛዬ ተቀብሏል።
ተረከባችሁ እሺ ተረክበ አዎ check ተረክቧል።
ለማድረግ ነው እሺ እሺ እሺ እሺ Thank you እናመሰግናለን መልካም ቀን